አሎ ጤና ይስጥልኝ።
አብሮ ሙሴ ወይ ከዊክላ Solution ነው የምደውለው። እኛ ፕሌ- ተመዝግበው ነበረ።
አ እሺ የተመዘገቡት አዎ።
እንደ አሽከርካሪ ነው ወይስ እንደ ተጠቃሚ?
እ እንደ አሽከርካሪ ነው የተመዘገቡት እንደ ተጠቃሚ?
እንደ አሽከርካሪ እሺ አሽከርካሪ ከሆኑ active ለማድረግ የምንፈልጋቸው document አሉና እንዲልኩልን ነበር። እ፣ ስልክ አንዴ ቁጥር ወይ- ልስጦት? እ?
እስኪ እሺ፣ ወይ እንደዚህ ይሻላል። እየነዳሁ ነው።
እሺ ቆይቼ ልደውል እም?
ወይስ ሲመቸውት ይደውላሉ?
እዘውራለሁ።
ልንገርህ?
እም?
እሺ እሺ እሺ እሺ